ሄሎ
ባንቺ ይሰራል?
ሄሎ
አልሰራልኝም እኮ ሞከርኩት።
ምኑ
እሱ ጌሙ
እኮ ድሎትን ይሞክሩ። ምንም አይነት ጌም አያሳይም። ጥያቄና መልስ ደግሞ መልስ መስጠት ነው።
እና በም- በምን በጥያቄ ውስጥ ነው እዚያው ተሽሚ ምሽር የሚገኝ?
እ- እኮ ሁለቱንም መጫወት ነው። ጥያቄና መልሱንም የእድል ጨዋታውንም መጫወት ነው። ድሎትን ይሞክሩ ምንም አይነት አያሳይም። በመጫን ብቻ ነው የሚጫወቱት።
እና በተደጋጋሚ በመጫን
እና እዚያ በ- በጥያቄ ውስጥ ጥያቄ ስትመልስ ነው ታች የሚሸለም።
ጥያቄና መልሱን አስር መመለስ አለብዎት።
ከአስር አስር ጠይቅ መልስ ደግሞ ታች የሚሸለም
አዎ አምስት ሺህ ውስጥ
ምን አሉ?
አምስት ሺህ ደግሞ እንዴት ነው እሱ?
እድሎትን ይሞክሩ የሚለው ላይ ነው።
እና በሱ በሱ ደግሞ ጥሬ ገንዘብ ነው ወይስ ብር ነው? እንትን የስልክ ብር ሽልማቱ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ነው።
አሁን እኮ ብር አልቆብኝ ነው እንጂ እኮ ሞክረው ነበር።
ያው ብር ሲኖሮት መጫወት ይችላሉ።
እስኪ ላኪልኝ አንድ ሁለት ብር